hello hello ሰላም ጤና ይስጥልን ቤት ቤት ይሰማል?
እንትን አሁን ደውዬልሽ ነበር። ብሩክ ነኝ ከሾኔ ከሸርዋ ናቲ።
እሺ እንትን የገዛኝ ስልክ አይሽ- አይሰ- አይሰራልኝም። ምንድን ነው መፍትሄ? አሁን
ቁጥሩን ልክ ነህ? check ላድርግልክ።
አዎ፣ የገዛኝ ስልክ አልሰራልኝም።
እ፣ አላነሳልህም ነው ጠርቶ?
አይ ጥሪ አይቀበልም። የ-
እኔ ይቅርብ።
እኔ እስክልልክ ልላክላችሁ ምን አታስሩ።
ምንድን ነበረ የተበላሸብህ?
እቺ ቤትማን ማናጀር የምትለዋ ፕሪንተሯ ነው። እቺ ፕሪንተሯ አለች ወረቀት ዘጠኝ አርባ ስድስት ስልሳ ስድስት ዜሮ አምስት ሀምሳ ሶስት በሚለው ላይ ደወልከው?
አርባ ስድስት አርባ ስድስት ስልሳ ስድስት ስልሳ ስድስት ዜሮ አምስት ሀምሳ ሶስት
እሺ፣ አመሰግናለሁ።
ቃቸው